ቪዛ ኢትዮጵያ ሄደን የገባው ማሽን ተብላሽቶብኝ ነበረ። እ? ዜሮ መንበር መንበር ዜሮ ሰላሳ ሁለት ዜሮ ስምንት ዘጠኝ ስልሳ አንድ ስልሳ አንድ እ? ድምፅሽ አይሰማም ርቆ በጣም አሁን ሳይሰማም አሁን ይሻላል። ፍቅር ግሮሰሪ ነው።
አዎ ፍቅር ግሮሰሪ
ሙሉ ስሞትን ንገሩኝ ደንበኛችን። ሙሉ ይሳቅ ጸጌ ማቅ ጸጌ
ይሳቅ ጸጌ
በደወሉ ስልክ ልመዝግብ ወይስ ሌላ የሚሰጡኝ ቁጥር አለ?
በዝ በዚህ በደወል ስትልክ ነው ምትገቢ
ማሽኑ ምን አይነት ምልክት ነው የሚያሳየው?
እ ውሃ በውሃ ማጠብቅ በረዶ ይዞ ማለት ነው።
ምን አለ?
ውሃ ውሃ ይዞ በ- በረዶ ይዞ የሚያጠበጥበው
ያልተዘቀዘ አይደለም አ አይ hello ወይ ይሰማል።
እንትኑ ድራፍት በረዶ ይዟል፣ ግን ድራፍት አላወርድ ነው ያለው። አይወርድም ድራፍት።
እያወረደ አይደለም።
አዎ ድራፍት አልወርድም ብሏል። ቤቱ ተዘግቶ ነበር ለሁለት ወር እና ዛሬ ነው ወደ ስራ የገባ ነው እና አሁን አልወርድም ማለት ድራፍት።
የነገሩኝ መረጃ እንዳለ መዝግቤ ወደ ጥገና ክፍል አስተላልፌዎታል። የጥገና ባለሙያዎች በአንድ ሰዓት መጥተው የጥገና አገልግሎት ይሰጡታል።
እሺ ልጠብቅ ዝም ብዬ አዎ ይጠብቁም፣ አልመጡም ያው ይጠይቁን።
እሺ።
ሌላ የምረዳት ነገር አለ ደንበኛ የለም አመሰግናለሁ።
ሰዎች